ሄሎ ወይ
አቤት ከቤት ቤት ነው መዳብ እሺ።
ወደዛ። እሺ እሺ።
እንዴት ነህ? እንትን ዩዘሩ አለ።
እ፣ ልቀይርልህና በምስጋናው ስር ከሚሆን አ፣ ሌላ ሌላ ዩዘር ልስጥ። እዚህ ቴሌግራም ላይ ስምህ አድ ተደርጓል አይደለ?
አ በቃ እዛ ላይ አዋራኝና እቀይርልሃለሁ። እሺ
እሺ አሁን ሰው አለ እንዴ ላት እ፣ እንትን መላክ አለብኛ እንትን እ፣ ኤኒዲስክ?
ኤኒዲስክ እ።
አ ነገ ከሚሆን እ፣ ብዬ ነው ምክንያቱም እሺ እንትን ጌም ስፖርት ስላልፈለገ አ
ያው ስልክ እ፣ አስተላለፍ እስከ ስላልማ- ስንት ነው ሰዓት ያላችሁት?
እኛ እስከ ማታ አለን፣ ግን አሁን ቢሆን መልካም ነበረ። እስኪ ቆይ አንዴ አንዴ ጠብቀኝ እዚሁ መስመር በቃ አሁን ብትልክልኝ ማለት ነው እ ሄሎ አሁን ሰው አለ እንዴ ላድርግ? በእናትህ አም- አንድ ደቂቃ አስቸጋሪ ይፈጅ ነው።
እኮ ቀላል ነው አይ በጣም።
ስለ ደቂቃው ሳይሆን አሁን እ፣ ግዴታ ነው ለምሳሌ አሁን አሁን ልዘጋው ነው ይኸውልህ አልኩህ።
ሰማይ አዎ።
አሁን እንዲህ ሲነካካ ወይ ጠዋትሽ ጠዋትስ አይሆንማ አሁን ምስጋናው ጠዋት ስለ- ሰው አይኖርም።
ይኸውልህ፣ ጠዋት ሰው አይኖርም።
ስማኝማ ወይ እ፣ ምስጋናው ጮኩ ይዘጋልኝ ብሎ ስለፈለገ ስለሸጦም በሱ ስር ነው count የሚደረገው።
ይገባኛል። አዎ።
በቃ እሺ ነገ ጠዋት እሺ ጠዋት ጠዋት በዚህ ስልክ ልደውልህ።
እ፣ በቃ እ፣ ስር- እዚህ add ተደርጋለህ አ? ቴሌግራም ላይ
አዎ እኔ ነኝ እኮ ስራውን እንዳለ የምፈጸመው በዚህ ስልክ ነው የምፈጸመው።
በቃ ነገ እሺ
በሶስት ሰዓት ነው የምገባው። በዛ ሰዓት ነው።
በቃ መልካም እሺ እሺ።
እሺ እሺ